እኔም ቃር ለቀቀብኝ
አቤት ደሩ
አቤት ዘሀረሩ ነህ
ዛሬ ዝሩ ምን ነው አሳቀሽ?
ደሩ ዘሀረሩ
ምን ታዘዝ?
አይ ከሀፍታ ቆይታ በኋላ እንወጣለን
ticket office ነው እኮ ያምሻል።
እሺ ስጨርስ ንገረኝ ደውልልኝ ስትመጣ እሺ እሺ አ ከሀይሌ ጋር ከሀይሌ ጋር እሺ ደውልልኝ በቃ እሺ እሺ